ሄሎ ሄሎ አርባ ሶስት ሰባ ዘጠኝ አሁን አንቺ ነበር ያነሳሽው ተቋረጠ። okay ሄሎ ረሳሁት። ብዙ ምን ሆኖብህ ነው? ምን ሆኖብህ ነው?
አቶ ይችልኝ ገርጂ ነው ያለው።
ሌላው የገርጂ order ደግሞ ከዚህ ውጭ የገርጂ ብዙ ኧረ አሁን ነው ያደረኩት የገርጂ ነው እዛ ነው ብዙ ያለው።
አዳምጠኝ። ከዚህ ውጭ ሌላ order አልያዝኩም እሺ፣ አንዴ ጠብቀኝ እስኪ ከፍዬ- በታተምኩብሽ።
አንዴ ጠብቀኝ እስኪ ከፍ እሺ
ምንም አልሰጡኝ። ላይክ ነው ያደረጉት። እሺ ተሻለው ላይ ኦሎምፒያ ምንድን ነው የሚለው?
እ ሄሎ እዛ ነው የሚያልቀው።
ወይ ብዙ አንዴ ጠብቀኝ እሺ።
ወይስ ደግሞ ነገሩ connection ገርጂ ነው ያለው።
አስቸግሮኝ ነው እ እሺ
እኮ ገርጂ እንዳለማ ሰምቻለሁ፣ ግን ይግባል እሺ እሺ
እ? ተ- ተልዬ ሁለተኛውን አልቀበል ብላለች። ይመለስላ
መንግስቴ ይከፍለዋል።
ብዙ ስራው ተብላል
ገርጂ ብዙ ነው ያለው እየሰማኝ ነው?
እንዴ? ሄሎ ነግኩልህ። ብዙ የገርጂ ኦርደር ይዤ ስራው ነበረ።
ተብላል እኮ ይኸውልሽ ነግሬሻለሁ።
ካንስል ቢሆን ይከፍለዋልሽ አንድ ሺህ ምናምን ብር ነው። እኔ እዛ ነው ያለሁት ብዬዋለሁ። ካንስል ቢሆን ማለት ይከፍለው ነው። እኔ ገርጂ እዛ ነው ነው ያለው ያለሁት ብያለሁ እኮ ብዙ እኮ የገርጂ ኦርደር ይዟል አትይም እንዴ? አውቀሽ ነው የሚመስለው ሙድ ይዛል እንዴ?
እንዴ ብዙ ማነው?
እኔን ገርጂን ያለሁት እያለ ነው አላልኩም እንዴ? ብዙ ብያለሁ እኮ
ኧረ በስመ አብ። ማነው ዲስኳችሽ? ይከፍለዋልሽ ንገሪው።
መናገር አልችልም።
እኔ ምን አገባኝ? እሺ ተው። እኔ ተናግሬያለሁ። ገርጂ ነው ያለሁት።